ሰባ እና መቶ አንድ ባለ ሁለት ከሰባ ሚሊዮን ብር ጀምሮ ባለ ሁለት አለ። ባለ ሶስት ደግሞ
ሄሎ ሌላ አቤት ጤና ይስጥልኝ።
ጤና ይስጥልኝ ሰላም ነው?
እ ሜላት ነኝ ከዶክና ሪል ስቴት
ኦኬ ለማውራት ይመችሃል?
አሁን አልችልም በኋላ ትደውይልኝ እሺ ስራ ላይ ስለምቆይ እሺ እሺ